ጤና ይስጥልኝ።
hello ሰላም ነው?
ሰላም።
እቃ order ተቀያይሮብኛል።
okay። እሺ፣ ስልክ ይነግሩኛል?
የኔ ዜሮ ዘጠኝ ሀያ አራት ዜሮ ዘጠኝ ሀያ አራት ሰባ ስምንት ሰባ ስምንት ዘጠና አራት አርባ ሶስት ዘጠና አራት አርባ ሶስት አዎ።
okay። የሌላ ሰው order ተቀብሎ ነው በስህተት
አይ ሌላ ሰው order
አይደለም። አዎ እኔ ነጭ ሽንኩርት ነበር ያዘዝኩት።
እሺ።
የመጣው ግን ዝንጅብል ነው።
okay። እሺ።
ፌስታሉ ላይ የተጻፈ ነጭ ሽንኩርት ነው። ውስጡ ግን ዝንጅብል ነው።
ዝንጅብል አዎ፣ okay።
ሶስት ኪሎ እሺ። መልሶታል driver ኡ?
አልመለስኩትም። እኔ አሁን ነው ፈትቼ ያየሁት። ልንወጣ ስል ተሸክም ስንከፋፍ በቃ ችግር የለውም። እኔ አሁን complain ስላስገባለሁትና እ ነ- ነገ ነጭ ሽንኩርት ሲመጣ ዝንጅብል መመለስ ይችላሉ አይደል?
ችግር የለም እሱ አዎ።
በቃ በሱ አሁን complain ላስገባለሁትና location ኡ አዎ።
የት ነው?
መስቀል ፍላወር መስቀል ፍሎር። እሺ በቃ ነገ እንዲመጣሉ አደርጋለሁ የነጭ ሽንኩርቱን፣ እ እሺ፣ ከዛ ዝንጅብሉን ይመልሱልናል።
ችግር የለውም እሱን መልሳለሁ።
በቃ እሺ፣ እሺ፣ እሺ ሪፖርት አድርገልኝ። ችግር የለውም።
እሺ፣ እሺ፣ መልካም እሺ።
አንተ